ሄሎ ሄሎ ቶማስ ወይ እሺ አሁን የላኩልህን screenshot አይተኸዋል አይደለ አዎ አይቼዋለሁ።
ሁሉንም ገባልህ
አዎ እሺ ሌሎቹ ከላይኛው ተው voucher code ን ለማግኘት ነው already ስላገኘኸው እቺ መጨረሻ ላይ de- deposit የምትለዋ circle የተደረገችባት አለች አይደለ አዎ እሷን ገ- እሷ ላይ ግባ መጀመሪያ እሷን ገባ ግባ አዎ ከዛ መጣ።
voucher እ፣ ቻፓና ሳንቲም የሚል አማራጭ አልመጣልህም deposit ከምትለዋ ላይ ማለት ነው deposit ከሚለው ላይ አዎ
bonus balance ነኝ እስቲ ቆይ እ፣ ልንካው አይመሳሰልም ከላኩልህ screenshot ጋር
አ፣ አ፣ deposit የሚለውን ስነካው ምንም የመጣልኝ አይደለም።
ፔ- ምንም ቆይ፣ ነገር እየመጣልኝ today አይደለም የሚ- today bet የሚለውን ልግባና
አይ today bet አይደለም deposit የምትላለች አይደለ ቅድም account history ምናምን ምናምን ከሚል ካለበት ማለት ነው አዎ ወደ ላይ ይሄ ከ account history በላይ ያለው ሳይሆን አወቅኳት።
በቀይ የእሱ ያለች ምልክት ከላይኛዋ ያለባት አዎ እሷ ላይ ነጭ ስትነካ ልክ ሁለተኛ screenshot ላይ ያለው voucher የሚለው ላይ ይመጣልሃል እንደዚህ ነው የሚመጣው እሺ፣ ከላይ ነካሁት deposit ይለኛል፣ ግን ሳንቲም የለውም እዛ ላይ balance ኤ zero zero ነው የሚለው።
እኮ balance ችግር ይፈልጋል።
የለውም ለመመ አይ አያስፈልግም ለመመለስ እኮ ነው ወደ bet bet account ያ ብር እሺ፣ እሺ real balance ይለኛል። account history ምናምን የሚል ይመጣላ።
account history account ላይ አትግባ። አይ እሺ፣ account history ኮዱን ለማግኘት ነው የሚጠቅምህ። already አንተ ግን ኮዱን ስላገኘኸው አ፣ እ፣ መመለስ ብቻ ነው የሚጠበቅብህ። deposit የምትለዋ በቀይ circle የተደረገችው እኮ deposit የምናትከውት አሁን ስነካው ምንም አልመጣንም።
አይ እስቲ think ቆይ ግን እ፣ የላኩልህ screenshot ሁሉም አልገባልህም። seen እያለኝ አይደለም።
አዎ፣ አንደኛው ግን ልዝጋውና ገብቶልኛል።
ይግባልህ።
የላ አንድ ብቻ ነው የገባልህ።
አንድ ብቻ አይ በቃ እሺ፣ አንዴ ልዝጋውና ይግባልህ መጀመሪያ፣ ከዛ እደውልልሃለሁ።